ሄሎ ሄሎ፣ አቤት።
ሰላም ነው?
ሰላም እግዚአብሔር ይመስገን።
የታክሲ መኪና ማነው መኪና የሚለው?
አሊባባ አዎ።
አሊባባ እና የእንትኑ አስራ ዘጠኝ ሰባ ስድስት ያለው ሲወጣው
ቶዮታ ምን ሚትሱቢሺ ነው?
ቢጫ color
ና
ቢጫ color አስራ ዘጠኝ ሰባ ስድስት ያለው ተ- ተሳስቶ ነው በዛው ነው ቀኑ
አይ የቆየ post ነው እሱ አባ።
እኮ አስራ ዘጠኝ ሰባ ስድስት ይላል TikTok ላይ ለቆት ነበር ታክሲ ዛቆት ነበር አዎ እኮ የቆየ post ነው። የለም መኪና።
አረ አዎ አዎ።
በቃ እሺ ሌላ ፒካፖች ከፈለክ ግን እንትን ትላለህ።
ሰላም ሰላም የአሊባባ ቤተሰቦች ዛሬ ደግሞ
አ፣ ስንመጣ እናያለን እንግዲህ እዛው እንዴት ይሆን ደግሞ ሲለቀቅ
እሺ እሺ አባ።
እንደምታዩት ቢያምሳ ስምሽ ቤት አድርጋ ኮርሶ ስለጥፏል